hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ትኬት ቆርጬ ነበር አልገባልኝም እኮ እስካሁን።
ስልክዎት ላይ balance አለው ግን?
አዎ
እኮ ትኬት አይቆረጥም ግን ደንበኛ ከሆኑ በየቀኑ ይሰጡታል። ዛሬ የገባልዎትን ተጠቅመውበት ነው አይደለ?
ቆርጧል እኮ ቆርጦ ግን አልገባልኝም እኮ
እኮ በዚህ ስልክ ቁጥር ነው?
በዚህ ስልክ ቁጥር አዎ።
እሺ ተጫውተውበት ከሆነ እሺ ይኸውልህ ኧረ አልተጫወትኩበትም።